ሄሎ ይቅርታ ከስችፕ መልሼ ደወልኩ።
እሺ እናቴ ትላንት ያወጣሉ driver ዛሬም ይመ- ያመጣሉታል። ያን ዛሬ ይመጣል።
አዎ ትላንት አሳይነው driver አሁን እያወሩት ነበረ ስላለው እ።
ግን ከወይራ ውስጥ አልወጣሁም ብሎ እ እ ከወይራ ውስጥ ገና አልወጣም።
አይሰማም።
driver ኡ ከወይራ ውስጥ አልወጣም ገና ግን ያመጣሉታል ዛሬ።
እሺ ዛሬ ያመጣል።
አዎ ዛሬ ያመጣሉታል።
ስለዚህ እንደ ከዚህ በፊቱ ኮዱን ነግሬው ማስገባት ይችላል አይደለ?
አዎ ዜናት የምትረከበው ችግር እኔ የለውም ስራ ሳወጣ ይነግሯታል። ኮዱም በቃ ትነግረዋለች። እሷ።
ችግር እሺ ይመጣል፣ እንደውላለን። እሺ መልካም ቀን።
እሺ ሰላም